ሄሎ ጤና
አካውንት እንዲ ብሎኝ ነው።
አዲስ አካውንት ለመክፈት ነው።
አይደለም አዲስ ነበረ መጀመሪያ ያለው።
እሺ ምንድን ነው የሚል
አ- አንደኛው hardware ID ው እየሰራ ውስጥ አካውንቶቹ እምቢ አሉኝ። አንደኛው ደግሞ hardware ID ው incorrect እያለ ነው። invalid እያለ ማን ልበል ማን ልበል ይቅርታ፣ ኬት ነው ገነቱ ገነቱ ከወላይታ ገነቱ ጂአር ነው
አዎ አዎ የጂአር ነው።
ገነቱ ወላይታ ነው የሚለው shop name ኡ።
አዎ አዎ ገነቱ ወላይታ ነው የሚለው።
አንዴ ቴሌግራም ላይ ትጽፍልናለህ። shop name ኡን ጻፍልን እዛ ላይ
እ፣ ጽፌ ነበር።
እ፣ አልተመለሰልህም?
አዎ አልተመለሰልኝም። በቴሌግራም ጽፌ ነበር።
ቆይ እስኪ አንዴ እሺ። ቴሌግራም ላይ ገነቱ ነው የሚለው አዎ ገነቱ ነው የሚለው።
እሺ። ገነቱ ወላይታ አዎ ገነቱ ወላይታ ቦምቤ ሁለት ማዞሪያ የሚለው ነው።
አዎ ቦምቤ ሁለትና ማዞሪያ የሚለው ነው እንዲ አለኝ።
እሺ እሺ፣ ቃል እንደሌለ እና እዛው ጋር መልስላለሁ። እሺ እሺ እሺ።